በዛ ቀን ለእሑድ ግን የኢትዮጵያ airlines ነው
ለእሑድ ማለት ስንት ቀን ማለት ነው?
የዛሬ አምስት ቀን ዛሬ አስር ነው ቀን
okay።
hello ስለ hello ተነስተልን።
hello
hello
okay ትኬቱን አንድ የሆነ እንትን እያደረገች ነው።
okay okay።
hello እ፣ ስልኩ ተቆረጠ። ሙሉ ስምዎትን ይነግሩኛል?
ነጃት አብዶ ሙስጠፋ አብዱ ነጃት አብዶ ዶ
ዲኦ አዎ አዎ፣
በቃ ልክ አለፉ ታደርግልኛለህ።
አዎ፣ መቶ ይቆርጣል። ለሰኞ ማለት ነው።
ለሰኞ።
after six day ማለት ነው።
አዎ፣ ለስድስት ነጃት አብ- አብ- አብ- አብዶ ሙስጠፋ አይደል?
አስራ ስድስት ቀን።
እሺ።
እሱን እልካ- እልክልሃለሁ ፓስፖርት። ከዛ እሱ ታደርግልኛል። ከዛ ያስገባል።
የማታ ሁለት ሰዓት ነው እራሱ የሚገባው።
እ፣ የሁለት ሰዓቱ ነው?
አዎ፣ የማታ የኬንያ አ- ሁለት አ- ሰዓት ነው።
ሀያ ሰዓት ካደረግለት ሰው ማለት ነው።
ሀያ ሰዓት ላይ የሚገባው።
ሀያ ሰዓት ላይ እሺ book አድርጌልዎታለሁ። አሁን ቴሌግራም ላይ እ፣ የመክፈያ አማራጭ ልክሎታለሁ። ግን በየሰጡኝ ስልክ ግን ቴ- ቴሌግራም ላይ የለም ነው የሚለው። ሌላ- ወይ ሌላ ቁጥር ኖሮታል?
ስልክ ቁጥር ዜሮ ዘጠኝ እሺ ዜሮ ዘጠኝ ስልሳ አንድ
ስልሳ አንድ ሀምሳ ሁለት ሀምሳ ሁለት ዜሮ ስምንት
ዜሮ ስምንት ሰላሳ አራት ሰላሳ አራት እሺ ላይ አደርስልኝ።
እ፣ አብደላ የሚል ነው።
አዎ አዎ የራሴ እሺ አንድ ጊዜ confirm ላድርጎት እ፣ ከጅማ ሐዋሳ ለ December አስራ ሰባት አይደል አዲስ አበባ ላይ ሶስት ሰዓት ከአስራ አምስት የሚቆይ ከዛሬ ሳምንት አዎ
እሺ በቃ እ፣ እዛ ላይ መክፈያ እልክሎታለሁ። ከፍተው ሲጨርሱ screenshot ይላኩልን። ያሉት እ፣ ሁለት ሰዓት ብቻ ነው። ከዛ በላይ ከቆዩ cancel ይደረጋል ትኬቱ። ልኬልዎታለሁ ቴሌግራም ላይ
አመሰግናለሁ።
ተደውሉና እሺ፣ እኛ እናመሰግናለን። መልካም ቀን